ባላገር ከተወለድንበት መቼም አዲስ አይደል ጥሩ ሲበቅልበት ሸጋ ሲገኝበት ዛሬ እንግዳ ሆነ ለየት ያለ ዘሩ ለመልካሞች መልካም ለጥሩዎች ጥሩ ሁናንችን መፍጠሩ ሸግዬ ሲጠማ ሻካሌ ሸግዬን እንደ ክል እንደ ውሃ ዓለሜን አጠይቅኝ ሞኝ ዓለሜ ፍቅርሽ እንደሃ ሸግዬ ተረጋግቶ ማረፍ ሸግዬ ጎኔን መቻደለው ዓለሜ እንቅልፍና ናፍቆት ዓለሜ እልም ጭልም ነው ዓለሜ እንቅልፍና ናፍቆት ዓለሜ እልም ጭልም ነው እንደ አባት እርስቴ አንቺው ነሽ ስስቴ ስጠፊ ከፊቴ አልቻለም አንጀቴ ተፈጥረሻሎይ ከሰውነቴ ተፈጥረሻሎይ ከሰውነቴ ከዚያ ገባል አገሬ ከተወለንበት መቼም አዲስ አይደል ጥሩ ሲበቅልበት ሸጋ ሲገኝበት ዛሬ እንግዳ ሆነ ለየት ያለ ዘሩ ለመልካሞች መልካም ለጥሩዎች ጥሩ ሁናንችን መፍጠሩ ሸግዬን አግኝቼ ሳላይሽ ሸግዬ ቀን መሽቶ ጨለመ ዓለሜ ናፍቆቴ እንደደራ ዓለሜ ልቤ እንደታመመ ሸግዬ በፍቅር ተይዘው ሸግዬ ተጨንቀው ሲጓዙ ዓለሜ ስንቅና ቦልኮ ዓለሜ ትዝታ ነው ጓዙ ዓለሜ ስንቅና ቦልኮ ዓለሜ ትዝታ ነው ጓዙ እንደ አባት እርስቴ አንቺው ነሽ ስስቴ ስጠፊ በፊቴ አልቻለም አንጀቴ ተፈጥረሻሎይ ከሰውነቴ ተፈጥረሻሎይ ከሰውነቴ ከዚያ ከባል አገሬ ከተወለንበት መቼም አዲስ አይደል ጥሩ ሲበቅልበት ሸጋ ሲገኝበት ዛሬ እንግዳ ሆነ ለየት ያለ ዘሩ ለመልካሞች መልካም ለጥሩዎች ጥሩ ሁናንችን መፍጠሩ ሸክዬ ያዳዘላን ግመል ሸክዬ ይላል ጎተት ጎተት ዓለሜ ልቤ መንገድ ቀርቷል ዓለሜ ወዶ ሲንከራተት ሸክዬን እንዳልሰበስበው ሸክዬን እንዳልገዛው ቀልቤን ዓለሜንን ያላበጀሁት ዓለሜን አልሰራሁት ልቤን ዓለሜንን ያላበጀሁት ዓለሜን አልሰራሁት አባት እርስቴ አንቺው ነሽ ስስቴ ስጠፊ ከፊቴ አልቻለም አንጀቴ ተፈጥረሻሎይ ከሰውነቴ ተፈጥረሻሎይ ከሰውነቴ ተፈጥረሻሎይ ከሰውነቴ ተፈጥረሻሎይ ከሰውነቴ ተፈጥረሻሎይ ከሰውነቴ ተፈጥረሻሎይ ከሰውነቴ ተፈጥረሻሎይ